ሄሎ ሄሎ
ሰማን ደንበኛችን
ምንድን ነው ብዙ ጨረሱ እኮ እኔ ለመደወል ለእናንተ ራሱ
አመልክቶ ነበር ወደኛ ደንበኛችን እ አመልክቶ ነበር።
አዎ
እሺ ደንበኛችን ስክሪንሾት ልከውልናል።
እ ስክሪንሾት ልከውልናል።
አዎ
እሺ ያየሁሎት ነው ደንበኛችን። ትንሽ መስመር ላይ ጠብቁ።
እሺ
እሺ ደንበኛችን መስመር ላይ አሉ።
እ ይቅርታ መስመር ላይ ስላስጠበቅነዎት የላኩልንን እ፣ ቴሌግራም ላይ የላኩልን ኮፒ ፔስት አድርገው ነው የላኩት እና እ፣ ስክሪንሾት አንስተው መላክ ይችላሉ።
ልክ ያለው እኮ ስክሪንሾት አድርጌ
አዎ አሁን እያሳየን ያለ ነው ኮፒ ፔስት እንደሆነ ደንበኛችን እ እ እ ኮፒ ፔስት እንደተደረገ ነው የሚያሳየን።
አዎ እሺ ስክሪንሾት አድርገው ይላኩልን ደግመው።
ስክሪንሾት እንዴት ነው ማድረገው? ከትንሽ ስልክ ነው እኮ ፎርዋርድ አድርጌ የላኩልሽ። ሌልታቸው ስጥ ቀምጬ አይደለም የምጫወተው።
እሺ እንደ ፎቶ አንስተው መላክ ይችላሉ።
አዎ ከትንሹ ስልክ አዎ እሺ ይቻላል እሱ እሺ ደንበኛችን ይላኩልን።